ሄሎ ሰላም ጤና ይስጥልኝ። ከስሙስ ከዳር ነኝ። እባክዎ ልርዳ?
ትኬት ነበረኝና ኦኬ አል- አል- አልተለቀቀልኝም። ተመላሽ
እሺ፣ የፓርሻል ኮድ ንገረኝ።
ኮዱን አዎ እሺ፣ አንዴ ጠብቂ። የሚከፈልበትን ኮድ ነው
አዎ፣ ከታች partial code አለው አይደለ?
ከታች አዎ
እሺ፣ አስር
ምንድነው?
አስር
እሺ አስር ሀምሳ አምስት አስር ሀምሳ- ሀምሳ አምስት
ሰማንያ ስምንት ሰማንያ ስምንት አርባ ስድስት አርባ ስድስት ስድስት
ይቅርታ ልክ አይደለም መሰለኝ የነገርከኝ። አስር ሀምሳ አምስት ሰማንያ ስምንት አርባ ስድስት ነው ያለ። አርባ ስድስት ነው አርባ ስድስት ነው።
አርባ ስድስት ነው። እሺ፣ ሌላ ልንገርሽ copy ticket ስለሆነ ችግር የለውም። ቆይ ጠብቀኝ። ሰርቷል።
እሺ እሺ ሀያ ሶስት ብር ገብቷል። ሞቢል branch ሄደ መቀበል ይችላል። እሺ እሺ እሺ። ሌላም ትኬት አለኝ። በቃ ትንሽ ቆይ ቆይቼ እደውላለሁ።
እሺ ይቻላል።
እሺ እሺ።
መልካም ቀን። ስለደወልክ እናመሰግናለን።
እሺ፣ አመሰግናለሁ።